በስመ አብ ያን ሺህ ምናምን ብር order ነው ደግሞ ሳሚ complete በሉት አልሄድም ብሏል። ሳሚ ይኸው እየደወልኩ ነው አያነሱም። ደግሞ የአንድ ሺህ ምናምን ብር order ነው። ልጁ ደግሞ አዝዣዋለሁ፣ record አድርጋለሁ።
Hello ጤና ይስጥልን። ፒዛ አስላሚ።
ሰላም እንዴት ነሽ? ከ beU delivery ነበር የምደውልልሽ።
እሺ እሺ ማየ hello
ሀያ አራት ወዬ order አልታዘዛችሁንም? በአርባ ስድስት በአርባ ስድስት ሀያ አራት
አርባ ስድስት ሀያ አራት ደቂቃ በፊት አልታዘዛችሁም? አዎ ታዟል።
አንድ ማርጋሪታ ፒዛ እና barbecue double meat nine inch አልታዘዛችሁም?
ናኒት ማርጋሪታ እና አይን ባርቢኪው ደብል ሚት ታዟል። ማየዬ አዎ ታዟል። አልተሰራም ታዲያ?
አይ ያው እየደረሰ ነውማ።
ኦኬ። አይ ድራይቨሩ መጥቶ አዎ አይደለም ማሽኑ ትንሽ ችግር አጋጥሞ ለዛ ነው።
ኦኬ። አይ አሁን ግን እየደረሰ ነው። አይ ድራይቨሩ መጥቶ እኮ ማን እንደሆነ አላውቅም፣ አልታዘዝንም፣ አልተደወለም ብለውት ነው።
ኧረ እና ታዟል ታዟል ማየ በቃ እሺ። ስንት ደቂቃ ይፈጃል ማሽን ከዚህ በኋላ?
አቋርጦብን ነው በቃ አስር ደቂቃ።
እሺ እባክሽ ቶሎ እሺ፣ መሽቶበት ነው።
እሺ እናቴ እሺ እናቴ።
እሺ እሺ ንገሪያቸው እሺ እኛን አይሰሙም እሺ።
ለምን እንደሆነ እኔ እ? እሺ እሺ ዝም ብለውኝ ነው ብዬ አይ ብለውኝ ነው።
ታዟል የኔ እናት እሺ በቃ እሺ እናቴ፣ thank you